ጤና ይስጥልን።
Hello ጤና ይስጥልኝ።
አብሮ ይስጥልን።
እኔ የምለው ብር የተያዘብኝ ነበር ወደ እናንተ ሳስገባ ማለት ነው በቻፓ እሺ እና ይሄ case እንትን ነው እነ ቻፓ ጋር ደውዬ ነበረ። ወደ እኛ ጋር የመጣ ምንም የ transaction ቁጥር አላኩልንም ነው የሚሉት።
ማለት withdraw አርገህ ነው ወይስ deposit ነው?
deposit ሳረግ ማለት ነው ከ CB እሺ ዲፖዚት ቴክስቱን ቴሌግራም ላይ ቴክስቱ- ልካለና ልክ ያለው አዎ፣ ቴሌግራም ላይ ልክ ያለው እሺ አሁን የደወልክበት ነው የቤት ቤት ቁጥር አ
እ ሁለት መቶ ብር ነው አይደለ?
ሁለት ሁለት ሁለት መቶ ብር አዎ ይቆረጥ ተልኮላችኋል እኮ
ተልኮላችኋል።
አዎ ተልኮላችኋል።
እሺ እሺ ልደውልበት። እኔ ጋር የመጣ ነገር ስለሌለ ነው ስላለኝ ነው።
አይ ተልኮላቸዋል የላከላቸው ስንት ሰዓት መሰለ? ትናንትና ነው አይደለ ያሳወቅከን ለኛ?
አ ተልኮላቸዋል። ቆይ እስቲ እሺ አሁን እኔ አፕዴት ልበላቸውና ደውልላቸው። አሁን አፕዴት አድርጉልኝ ያለቻቸው ናቸው።
ቴንክ ዩ እሺ በቃ